እንደገና ታሪክ ነውና አስተምረው ሙያህን ጠላት እንዳይክደው ውረድ በለው ግፋ በለው ግደል ተጋደል ቆርጦ ገኔ ባለው ታሪክ ባባት ወኔ አዎ መንገዱ ረዥም ትግሉ መራራ መሆኑን አውቀህ ተሰማራ ካመጣ መጣ ከምትጨነቅ በትት ሰላም አብቅደህ ውደቅ ውረድ በለው ግፋ በለው ግደል ተጋደል በታ ገኔ ባለው ታሪክ ባባት ወኔ አዎ ለሀገራችን ክብር እንሰዋ አብረን እንቅመስ የድል ጽዋ ብላችሁ ጠሩት ይናገረው ድሉ እንደሆነ የማይቀር ነው። ውረድ በሉት ግፋ በሉት ግደል ተጋደል በርታ ቀኔ ባለው ታሪክ ባባት ወኔ ውረድ በለው አዎ አባት አጥንት ደም ጠብታ የኖረች አገር ባለም ኮርታ አደራ አለብህ ለኑ ዛዜ እንዳትደፈር ባንተ ጊዜ ውረድ በለው ግፋ በለው ግደል ተጋደል በታወቀኔ ባለው ታሪክ ባባት ሆኔ ውረድ በለው አዎ